ሰላም እንደት ነሽ?
እግዚአብሔር ይመስገን።
እንትን ብዬ ብር አስገብቻለሁኝና እሺ እ ቶሎ ላኪልኝ ብያት ነበረ። ስልኩ ግን busy ነው ነው የሚለው መልሼ ስደውል የደወለችበት ቁጥር እሺ። በቴሌግራም ልከውልናል። የከፈሉበትን ደረሰ ልካለሁ። አዎ everything ይጨርሻለሁ ያለችኝም እሺ።
እንትኑ አስቸኳይ ስለሆነ ነው።
በቃ እሺ። አሁን ከአንድ መልሼ ስላት ከሀያ busy ነው።
ደቂቃ እሺ፣ እሺ፣ ሀያ ደቂቃ በጣም ብዙ ነው የኔ ወደ አሁን ነው ያለችኝ እሷ።
እሺ፣ እሺ።
አስቸኳይ ነው ብያታለሁኝ። አስቸኳይ ለአሁን ነው ያልኳትኝ።
መልካም እሺ፣ እሺ፣ Thank you.
እሺ፣ እሺ።